ውስጥ በኩል
ብር ዲፖዚት አስገብቼ ሚስት ደርሶኝ ክሮም ውስጥ ብሩ የለም።
እሺ ከቴሌ ብር ነው?
አይደለም በአካል ሂጅ ብሩን ሰጥቻት እራሷ ናት ያስገባችልኝ የምትቆርጠው ልጅ።
እሺ ያስገባችበትን ደረሰኝ ትላክልን ቴሌግራም ላይ።
ልኬዋለሁኝ ግን ከቴሌ ብር የተላከልህ ነው የሚሉኝ። ቴሌ ብር ደግሞ
ማን ልበል ስሞትን?
አወል እጅጉ
አወል አወል እጅጉ
መቼ አሁን ነው?
አይደለም በ- በቅዳሜ ዕለት
አሁን የላኩት ወደኛ
አዎ ልኬ ከቴሌ ብር የተላከልህን እንትን የሚል ከቴሌግራም ኦሚ- ኦሚ ነው
እ
አወል አወል ነው የሚለው ቴሌግራም ላይ
አይደለም ኤኢ ነው የሚለው ኤኢ አ ስልኬ ልንገርሽ
እስኪ ስልኮትን ይንገሩኝ።
ዘጠና ስድስት
በሱ ደግሞ ያወጣልኝ። ቆይ ዘጠና ስድስት ሰባ ሶስት ሰባ ሶስት ሰማንያ ሁለት ሰማንያ ሁለት
በምንድን ነው እኮ ያደረገችው እሷ? በቴሌ ብር አይደለ?
ቴሌ ብር አይደለም በአካል ሂደሽ ብር ሰተሽ ነው የሚገባልሽ። እራሷ ናት ታዲያ የምታስገባ ያደረገችት እኮ ቴ- text አላት እኮ አዎ text ኡንማ screenshot አድርጌ ልኬዋለሁ።
አይደለም እሷ deposit ያደረገችበት
እኔ እንጃ እና እሷ ጋር ነው ለኔ ደረሰኝ።
እኮ ከእሷ ሄደ ትቀበልና ወደ እኛ ትልካለህ። ከዛ ይስተካከልልሃል።
እሺ
እሺ ከዛ ላክልንና እዚሁ ላይ አሁን የላክበት ላይ ቴሌግራሙ ላይ
ኦኬ።